ቃል እንትን አይልም ላይ ቆረስም አዲሱን ዘፈና ሚሱ ሌላ
አቤት
ዶግኒስ ካፌ እሺ ሰጡ
ብሎ በፌስታል ቆንጽኝ ነው ቴካዊ አገናኘኝ አገናኘኝ እስኪ አንተ
ኧረ አንድ በሉ እኔ ውጭ ያለች ውጭ ያለች ሴትዮ ተነሳችና ቆቴ
አንድ አንድ እንደ ሄሎ እና ሄሎ ሄሎ፣ ወይ ዶግኒስ አቤት።
ካፌ ነው አይደል ምኳት ነው እሷ ምረሳን ነው እንትን ደውላ አጣሁኝ እናጣሁ ፎይ ይላል ምን አልናት ማምጣት ለምን ምንድን ነው ፓክ ያደረግሽው ኦርደሩ
ፊትላለን ዲስ ማለት ነው በሁለት እ እ
አንዴ ልጁን አገናኝ አንዴ አገናኝኝ እሺ ልጁ ሄሎ ሀፍቶ እንትን አድርግማ ሳትፈር ማለት ነው የጠቀለሉትን ይሄ ትብኪ ድራይቨር ሰፖርት ግሩፕ ላይ እ
አንዴ ፎቶ አንስተን ላክልን የጠቀለሉ የጠቀለሉትን
እሺ እሺ አነሳ አንዴ አሳየን እንዳታወጣው ስለፈለግ ነው ግን እንዳትረሽ ሀፍቶም አንዴ አንሳና driver support ላይ ላክልን